Hello hello Hello፣ ሰላሙ አቤት። ምን ሆነ እንትኑ?
Hello አቤት አቤት።
Hello፣ ሰላም ነው?
አሎ እግዚአብሔር ይመስገን።
ወረደልህ ፋይሉ?
ፋይሉ እኮ አልወርድ አለኝ ማለት እናንተ እንድታወርዱኝ ነበር። አልወርድ አለኝ እኮ።
አዎ፣ ቅድም መብራት ጠፋ ብለን ነበር። አዎ፣ ከዛ በኋላ ወረደ።
አዎ ደጋግሞ ሁለት ጊዜ ነበር የጠፋው እኮ። አዎ ለዛ ነበር።
እሺ፣ አሁንም initiate እናድርገውና ሲወርድ ንገረን።
እሺ ላይ በቃ አልኩ።
Complete complete ሆኖ ሲወርድ ማለት ነው። ለዛ እሺ፣ እሱ ካልወረደ እሺ።
ይጀምር። እሺ